ሄሎ ጤና ይስጥልኝ ቃል ኪዳንን ከቤስት
ሰላም ነው። ሄሎ
ሄሎ
አንድ ሺህ ብር ውስጥ ድሮ አርግቼ ነበር አልገባንም። ነው የመቼ ነው?
ያው እኔ
ሄሎ
ሄሎ
አሁን እሺ፣ በስልክ ቁጥር ነው።
አ እሺ፣ አንዴ መስመር ላይ ጠብቁኝ።
እንዴ አዎ
ቤት ቤት ላይ ድጉል ቤት ቤት ላይ ድጉል አሁና ብር ካልገባለ
እሺ፣ አንድ ሺህ ብር ወደ ዜሮ ዘጠኝ ዜሮ አራት ዜሮ ሁለት አርባ ዘጠኝ ሰማንያ አንድ አ
እሺ፣ አሁን ገብቶሎታል። check ያደርጉ።
ደርሶኛል።
እሺ፣ መልካም ቀን